हेलो सलाम दिनेश रेस्टोरेंट ሄሎ
ሄሎ ቺፕቺፕ ነው
አዎ ነው
እንትን ሪፈራል የላኩ ሊንክ ማለት ለጓደኞች ምናምን
እሺ
እየተጫወቱ ነበር እና ፓኬጁ ማለት
ያው ፓኬጁ ወደ ተጠቃሚ ዝዶ መደረግ ይችላል።
ምንድን ነበር የሆነው እኮ
አይ እየተጫወትኩ ነበር እና ሪፈራል የላኩ እህ፣ አዎ ሲያልቅ ሲያልቅ ፓኬጁ ነው የሚሰጠኝ ወይስ ብሩ ነው የሚሰጠኝ?
የት ነው location ነው እዚህ አዲስ አበባ ነው
አዲስ አበባ አይደለም ሌላ ቦታ ነው ያለው።
okay አይ መቀየር አይቻልም በራሱ ነው በ partner ሽልማቱ እዛ ባለ ሽልማቱ ፓኬጁ ራሱ ነው።
አዎ አዎ እዛ ራሱ የሚገልጽ
እኮ እንደዛ ከሆነ ወደ አዲስ አበባ ወዳለ ሰው መላክ አልችልም ፓኬጁ።
አዎ አዲስ አበባ ያለ ሰው ሜት መቀበል የሚችል ከሆነ ይችላል ይሆናል ለበ- ነፃ delivery ነው ነ- ነፃ delivery ነው።
አዎ አዎ እሱ ጋር ሲደውል ተቀያሪ ስልክ ይሰጡንና ችግር የለውም እኛ እሱ እሺ፣ ቀጥሎታል
አመሰግናለሁ።
እሺ እናመሰግናለን